Hello.
Hello, bestes.
Selim Biscuit.
Ee, sonra Hello.
biraz ገብቼ ትላንትና እሺ እስካሁን አልገባልኝም ብሎ ጠብቅ እየተባለኝ ነበር። እስካሁን እየጠበቅ ታፓዎች አሁን መመለስ ስለጀመሩ አባ የሁላችሁንም አንድ ላይ ነው እሺ የሚያስገቡት። ትንሽ ታገሰና ይገባልሃል። አሁን መመለስ ጀምረዋል። እሺ ነገ ነው እ?
አዳራቸውን መመለስ ጀምረዋል።
ነው እንዴ?
አዎ እና ታዲያ አ- አ- አሁን ያስደረሳል ወይስ ነገ እንደ- ምናምን?
እንደ- ያንተ እንደገባላቸው ነው ማለት ወዲያውኑ ፊት ለፊት ከሆነ አንተን የሚያገኙት መጀመሪያ ከአንተ ነው እየጀመሩ የሚሄዱት። ወደ መጨረሻ ከሆነ ግን ያለው እስኪጨርሱ ድረስ ጠብቅና አንድ ላይ ይገባላችኋል። የሁላችሁም አንድ ላይ እሺ።
እሺ።